Voice of America.
ዩናይትድ ስቴትስ ውስጥ በኮቪድ-19 ምክንያት እየደረሰ ያለው ዕለታዊ የሞት አሃዝ ሰኔ 24 አካባቢ ከአሁኑ በእጥፍ ሊያሻቅብ እንደሚችል የመንግስቱ የበሽታዎች መቆጣጠሪያ ተቋም ያወጣውን የጥናታዊ ትንበያ ሰነድ ዋይት ሀውስ አጣጥሎታል። ዘገባውን ሶሎሞን አባተ ያቀርባል።
ዩናይትድ ስቴትስ ውስጥ አሁን ለአዲሱ ኮሮና ቫይረስ እየተጋለጠ ያለው ሀያ አምስት ሺህ የሚደርስ ቁጥር ያለው ሰው እንደሆነ ነው የሚነገረው በቀን የበሽታዎች መቆጣጠሪያና መከላከያ ማዕከላቷ CDC እንደሚለው ደግሞ የያዝነው የአውሮፓ ወር May መጨረሻ አካባቢ ዛሬ የወሩ አምስተኛ ቀን ነው። ያ ዕለታዊ የመጋለጥ መጠን ወደ ሁለት መቶ ሺህ እንደሚያሻቅብ ተንብየዋል። ይህንን የራሱን የመንግስቱን ተቋም ትንበያ ግን የዋይት ሀውስ ቤተ መንግስት ቃል አቀባይ ጄድ ሰንዲሪ እንደማይቀበሉት ተናግረዋል። ይህ በኒውዮርክ ታይምስ ጋዜጣ ትናንት የወጣ የሲዲሲ አሃዝ የተቀመረው ፌዴራሉ የአደጋ ስራ አመራር ኤጀንሲ በሰንጠረዥ ያወጣውን መረጃ ተንተርሶ እንደሆነ ተገልጿል። ይህ ሰነድ የዋይት ሀውስ ሰነድ አይደለም ብለዋል ጄድ ዲሪ ትናንት በሰጡት ቃል። ለኮሮና ቫይረስ ግብረ ኃይልም አልቀረበም፣ በመንግስቱ ተቋማትም አልተፈተሸም። ሰነዱ በግብረ ኃይሉ የተሰናዱ ማሳያዎችን ወይም ግብረ ኃይሉ የሰራቸውን ትንተናዎች ጨርሶ አይመስልም፣ አያንጸባርቅም ሲሉ አክለዋል። የአሜሪካ ሕዝብ ጤና የፕሬዚደንት ትራምፕ ቁጥር አንድ ቅድሚያ ጉዳይ ሆኖ እንደሚቀጥል ያመለከቱት የዋይት ሀውስ ቃል አቀባይ ይህ ትኩረታቸው ስቴቶቹ ጥለዋቸው የቆዩ እገዳና ገደቦችን ለማላላት በሚያደርጓቸው ጥረቶች መጠንም እንደሚቆይ ተናግረዋል። ታይም ባወጣው ዘገባ መሰረት ዋይት ሀውስ አሁን እየተጋለጠ ነው የሚለው ሰው በቀን አንድ ሺህ ሰባት መቶ ሲሆን በመጪዎቹ አራት ወራት ውስጥ ይህ ቁጥር ወደ ሶስት ሺህ ከፍ ሊል እንደሚችል ቤተ መንግስቱ ተንብየዋል። ዋይት ሀውስ ሲጠቀምበት የቆየውን ሰነድ ጥናትና ማሳያ ቀደም ሲል ያወጣው የጤና ቀመሮችና ምዘና ኢንስቲትዩት የሚባለው ተቋም አይኤችኤምኢ ነው የሚባለው የዩናይትድ ስቴትስ የኮቪድ-19 የሞት መጠን የፊታችን ነሐሴ ውስጥ 134 ሺህ እንደሚደርስ ገምቷል። ኢንስቲትዩቱ ቀደም ሲል ያወጣው ትንበያ በዚያ ጊዜ 72 ሺህ ሰው ሊሞት ይችላል የሚል ነበር። የሞቱ መጠን እንዲህ የማሻቀቡ ዋና ምክንያት በሀገሪቱ ውስጥ በአካል የመራራቅ ገደቦች እየላሉ መሄዳቸው ሊሆን እንደሚችል አጥኚዎቹ ተናግረዋል። ዩናይትድ ስቴትስ እስከ ዛሬ በኮቪድ-19 ምክንያት 67456 ሰው እንደሞተባት ሲዲሲ አስታውቀዋል።